ጎበዝ ነህ። ሄሎ ሄሎ ሰላም በለኝ።
ተቋርጦብኝ ነው። በሻፍታ ላይ ገቢ ፈጽሜ እ እ ያውን ሻፍታ ላይ ገቢ ፈጽሜ ነው የምልሽ።
እሺ
ግሩም እንትን ላይ አላመጣልኝም። ቤት እንትን ላይ እሺ፣ አንቺ ቆይ መስመር ላይ ጠብቀኝ። እሺ።
እሱ ወደ ቴሌግራም ልኬው ነበር ደረሰኝ።
ሄሎ ሄሎ ሰላም፣ እንዴት ነህ?
ሰላም ነው።
ምን ነበር?
አለ ልጅ በቴሌግራም አሁን ልኬው ነበረ በቤት ቤት የግብይት ፈጽሜ ቻፓ ላይ message ኡን እሺ፣ ማን ይባል? የቴሌግራም ስምህን የቴሌግራም ስሜ አክራም ከበደ ይባላል።
አክራም አ
አክራም የለ አክራም ከበደ የሚል የለም። አክራም የ hi በለኝ እስኪ ከላይ ካገኘሁት።
እሺ hi እሺ
okay እሺ አክራም መጣልሽ አ የቴሌ ብር የምትጠቀምበት ከቁጥርህ ይሄ ቁጥሩ ነው አዎ ይሄን ዜሮ ዘጠኝ ዜሮ ዜሮ ሀያ ሀያ አራት አራት ዜሮ ስምንት ዘጠና ሰባት የሚለው አ በቃ ስለዚህ ለእንትን ሪፖርት እናድርግልህ ለቻፓ እሺ ከዛ ይገባልሃል እዛው ላይ እናሳውቅልሃል እሺ እሺ እሺ አሳውቂኝ። እሺ እሺ መልካም እሺ እሺ